ሄሎ አንቺን ነበር አስተላልፌ ነበር በአሪፍ ቦይ በዚህ ማለት ነው እና ብሩ ደረሰኝም ስልክ በሌላ ስልክ ቁጥር ልሽ ዜሮ ሰላሳ ሰላሳ ሰላሳ አንድ አስራ አንድ ብርሃን ማምር ማህል ጥሩ ማታ አምስት ነው ትናንትና አምስት ነው ሮሚል ከነ መቁረጫው አምስት መቶ አስራ ሁለት ሁሉ ወርት
ከሁስፖርት ሊቨር ዲፕ ሲያደርጉ ነው ወይስ እዚህ ባልናደም
ብዙ ነው
ይዘዋል ነው
ሄሎ ለው ይሰማል አለኛቸው።
ይሰማል እሺ ዊዝድሮዋል ልኩ ዲፕ ነው
እኮ በጣም ትገባለህ ሰርዬ በጣም ዳ- ብዙ ሰሞች ነው
አሁን
አሁን
ዲፕ ነው ያደረጉት ወይ ዊዝድሮዋል ለማውጣት ቸገሩት።
ለማወቅ አይደለም ወደ ሁሉ ሱቅ ነበር ሴንድ ያደረኩ ቴሌብር ይላል ቴሌብር ታምፒል የሚል እኔ ግን ቴሌብር አሪ ባይ ባይ በል ነበር የሞከረ እሺ እሺ
ከጥሩ ወጥቷል ቴሌብር- ቴሌብር ላይ ዋል ከዚህ ግን እንደ ሁሉ ስፖርት ገባም ነው ማታ ከም በኋላ ግን አይ ተርፋለሁ አ አ ስል በሚሰጡት ቁጥር ወይ ኤግዛምቻችን ስንሻት ይላል
ምንም ትሰማኛል
ሰማ እንደሚችል አሁን
አሁን በሰጡት ስልክ ላይ አ ወደ ግራም ቻናል ስክሪንሻት አኩልን
ጌታ ምንም ያስተገባላችሁበት
አይሰማም እንደሚችል
እስኪ አሁን እስኪ እሺ አሁን በምን በምን